ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብረስና ከዌይ ፕላስ ሶሉሽን ነበር የደወልኩት።
አቤት ከዌይ ፕላስ ሶሉሽን አወኩ።
ሄሎ፣
እየሰማሁ ነው።
እ ባለፈው ዌይ ፕላስ አፕ ላይ ተመዝግበው ነበር
እየሰራው ነበር እኮ ነው ተመዝግቤ ማለት አቁሜ ነው ስራ እህ እየሰራው ነበር ኤጀንት ናት።
በኤጀንትነት አዎ ማነሽ?
ኢየሩሳሌም
ኢየሩሳሌም። ሄሎ፣ ሄሎ እየሰማሁ አይ እንትን የተከፈተውን አይቼ እኮ ነው።
ነው። አይ እኔ ቆይ አቁም ያለው አቁም ቆይ በጣም ኦኬ፣ ቼክ ለማድረግ ከፍተሽ ነው?
ማለት ሁሉ እኔ ስልኬ ተብላችኋል ሲጀመር ኦኬ፣ እሺ በቃ